ጤና ይስጥልኝ ዶንኪ ቲዩብ።
አብሮ ስለ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
ደህና ነው።
እሺ የኦንላይን ስልጠና ለመውሰድ ፈልጌ ነበር።
እሺ ስልጠና ለመውሰድ ፈልገው ነው?
አዎ፣
እሺ አሁን ላይ አራት ኮርሶች ናቸው ያሉን። ለአንድ ሳምንት የሚሰጥ ኮርስ ነው። content editing፣ marketing እና በጎ አድራጎት ናቸው። የትኛውን ነው መውሰድ የፈለጉት?
ለየብቻ ነው። አንዱ አንዱን ኮርስ ለአንድ ሳምንት ነው።
አዎ አንዱ ኮርስ ለአንድ ሳምንት ነው። ከሰኞ እስከ ቅዳሜ በአካል እና በኦንላይን ነው ያለው።
እሺ የትኛውን ነው መውሰድ የፈለጉት?
content content ለመውሰድ ነበር።
እሺ content content ከሆነ እ፣ አንድ ቪዲዮ ከመስራታችን በፊት በምን መልኩ content አችን create እናድርግ ወይም idea ዎችን እንዴት እንፍጠር፣ ያለንን idea እንዴት develop እናድርግ፣ እ፣ ምን አይነት ይዘት ይኑረው፣ ምን አይነት መልእክት ያስተላልፍልናል የሚለውን